ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
እህቴ እንትን ብር ይዞ አደረኩና በእንትን እ ብር ይዞ አደረኩና እሺ ዛሬ ደግሞ እየሰራ አይደለም አለች። ሁለቱም በንደቆሬም ያለው እንትን ጋርም ያለው ምን ለማድረግ ምን ብር ለማድረግ ብር ለመውሰድ አሀ በ voucher አውጥተክ አዎ።
ምንድን ነው ሱቅ- ሱቁ ዝግ ነው ወይስ ምን አሉክ?
አይ ዛሬ ብር ይዞ እየሰራ አይደለም እየሰራላቸው አይደለም።
አዎ።
እሺ ትንሽ ታገሳቸው እስከሚሰራላቸው። ሌላ እንደዚህ አማራጭ ማድረግ አልችልም እኔ ብሩን ምን?
cancel ማድረግ አልችልም። ብር እዛው ወደ account ኤ ለመመለስ ወደ account መመለስ ትችላለህ፣ ግን ወደ account ሲመለስ መጫወቻ ብቻ ነው የሚሆነው እንጂ እ፣ ወደ ደግሜ እንትን withdraw ማድረግ አይነት አልችልም።
ደግመህ withdraw ማድረግ አትችልም።
እሺ አድርጊ።
አንተ ነህ መጫወቻ- የምታደርገው ራስህ ትችላለህ እንዴት ማድረግ።
ነው ማድረግ?
ኮዱ አለህ አይደለ?
ፎቶ አለኝ፣ ቁጥሩ አለኝ።
ኮዱን እ፣ መጀመሪያ deposit የሚለው ላይ ትገባና በ voucher የሚለውን ትመርጣለህ።
እሺ ከዛ በኋላ ኮድ ይጠይቀሃል።
አዎ ኮድ ሲጠይቅ ያችን የ voucher code ህን እዛ ላይ ታስገባና deposit ትለዋለህ። ወደ ቢስ ቤት account ይመለሳል።
እሺ አመሰግናለሁ።
እሺ፣ እሺ፣ እኔም አመሰግናለሁ።